ሄሎ ጤና ይስጥልኝ።
ሄሎ አቤት ጤና ይስጥልኝ።
መስገን እ አማርኛ ትንሽ ትንሽ አይሞክሩ? ይቅርታ።
እ ከቴሌዊን ነው የምደውለው። አምስት ሺህ ብር ሽልማት አግኝተው ነበረ።
አታ አማርኛ ብርት ትብለከለምን ከኝልከኝ እ ትግርኛ ትግርኛ የለም። አማርኛ ትንሽ አይሞክሩ?
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን።
እግዚአብሔር ይመስገን። እ መድህን ናቸው ስማቸው? ይቅርታ።
አቤት መድህን ነው ስማቸው የስልኩ ባለቤት።
እዋ አዎ እሺ አ- እ ሽልማት አግኝተው ነበረ።
ሽልማት አዎ ሀምሳ ሺህ ብር ሽልማት አግኝተው ነበር። ከቴሌዊን ነው የምደውልልዎት።
እሺ እሺ እሺ ማታ እንመጣለን።
አይ ማታ ሳይሆን መታወቂያና ፎቶ መጀመሪያ ይልኩልኛል በቴሌግራም።
እንልክልሻለሁ በቴሌግራም? አዎ ስልክ ንገር ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ሰላሳ ስድስት
ሰላሳ ስድስት ዜሮ ስድስት
ዜሮ ስድስት አርባ ስምንት ሀምሳ
አርባ ስምንት ሀምሳ ሀም- አዎ፣ በቴሌግራም መታወቂያና ፎቶ የእሳቸውን ላክልኝ።
በቴሌግራም መታወቂያና ፎቶ አዎ ከዛ agreement ልክልህና ደግሞ የሚሞላ አለ።
እሺ እሺ እሺ መልካም ጊዜ።
እሺ እሺ